ሄሎ ሰላም ጤና ይስጥልን። ቤት ቤት ስለን እንትን transfer አድርጌ ነበረ withdrawal አድርጌ ነበረ እሺ፣
አልገባልኝም። message ይሄ ነው ቤት ቤት ስልክ።
አዎ፣
እሺ፣ ስንት ብር ነው?
አስራ ሶስት
አስራ ሶስት እሺ።
እም።
ያው አሁን confirm አድርጌልሃለሁ። አሁን ይገባል። እሺ፣
እሺ፣ እሺ፣ thank you ስለደወልክ እናመሰግናለን። መልካም ቀን ሰላም አለይኩም።
እም።